ጎጃም ዳመናለሽ ጎንደር ዳመናለሽ አባይ ሳይደፈርስ ጣናም ሳይሞላበሽ ኧረ ነይ በጊዜ ሳይጨልምብሽ ሳይጨልምብሽ ጎጃም ዳመናለሽ ጎንደር ዳመናለሽ አባይ ሳይደፈርስ ጣናም ሳይሞላበሽ ኧረ ነይ በጊዜ ሳይጨለመበሽ ሳይጨለመበሽ ተይ ተይ ገዳምዬ ተይ ነይ ነይ ተይ ተይ ገዳምዬ ተይ ነይ ነይ ተይ ተይ ገዳምዬ ተይ ነይ ነይ ጎጃምም ሀገርሽ ጎንደርም ሀገርሽ ጌታ ይጠል ፍቅርሽ ጎንደርን አሳየ የመደረበ እስከስታ ጎጃምን አሳየ የመንቀጥቀጥ እስከስታ እስቲ በይ መቼለኝ የአገርሽን ጨዋታ መቼም መከራው ነው ወዶች ለተረታ መቼም መከራው ነው ወዶች ለተረታ በጎንደር ጨዋታ አሸብረበ ያልሽኝ በጎጃም መስከሳ ስትምነሸኘሽም በምጥን ፈገግታ ስቀሽ እየጣልሽ ተይተይ ሰው ገደልሽ ተይተይ ተይ ተይተይ ሰው ገደልሽ ተይተይ ደሞ ነይ ፍትፍቱን ባገልግል ሰርተሽ ሰነቄና አመሽቆሎም በብረሿ በወረት አውቆና በይጠላውን ቀጬው ለማወራረጃም አብሮ መብላት ያውቃል ወይ ጎንደርና ጎጃም ላስተዋለሽ ተስፋው ለተመኘሽ ህልሙ ለቀረበሽ ዕዳው ለነካሽ መሙ ላጣሽ መከራው ነሽ ላገኘሽ ዓለሙ ተይኝ አገሬ ልጅ ተይኝ ቦቴ ልጅ ተይኝ አገሬ ልጅ ወይ ተይኝ ቦቴ ልጅ ዋይ ዋይ ዋይ ተይኝ አገሬ ልጅ ተይኝ ቦቴ ልጅ ተይኝ አገሬ ልጅ ተይኝ ቦቴ አቤት ወጭ ያዝ ቤት ያዝ ያዝ ጎጃም ዳመናለሽ ጎንደር ዳመናለሽ አባይ ሳይደፈርስ ጣናም ሳይሞላበሽ ኧረ ነይ በጊዜ ሳይጨልምብሽ ሳይጨልምብሽ ጎጃም ዳመናለሽ ጎንደር ዳመናለሽ አባይ ሳይደፈርስ ጣናም ሳይሞላበሽ ኧረ ነይ በጊዜ ሳይጨለመበሽ ሳይጨለመበሽ ተይ ተይ ገዳምዬ ተይ ነይ ነይ ተይ ተይ ገዳምዬ ተይ ነይ ነይ ተይ ተይ ገዳምዬ ተይ ነይ ነይ ማርቆስ ነው ወልደሽ በጌምድር ነው ወልደሽ ጠብቅ ነው ማተብሽ ጎንደር ላይ ሆነና በአንድ ወገን ሀገርሽ ጎጃምም ሆነና በአንድ ወገን ሀገርሽ ታውቂያለሽ አደራ ከሰው ለማደርሽ መቼም ለየት ይላል ክራ አስተሳሰርሽ መቼም ለየት ይላል ክራ አስተሳሰርሽ በጎንደር ጨዋታ አሸብረበ ያልሽኝ በጎጃም መስከሳ ስትምነሸንሽ በምጥን ፈገግታሽ ስቀሽ እየጣልሽ ተይ ተይ ሰው ገደልሽ ተይ ተይ ተይ ተይ ተይ ሰው ገደልሽ ተይ ተይ ደሞ ነይ በቄሽ ቢዘፈን ቢደምቅም ጭፈራ ጉብል ከኮረዳዋ ቢሳሳቅ ቢዳራ እስክስታው ቢወረድ ጫወታም ቢደራ አንቺ አትገጣሚዋ ከሰው አለይ ስፍራ አይኔ የናፈቀው የገብስ ሽንዛላ ሆዴም አምጣ ያለው የማሩን ዘለላ እጠብቅሻለሁ አባይ እስኪ ሞላ ተይኝ አገሬ ልጅ ተይኝ ሞቴ ልጅ ተይኝ አገሬ ልጅ ዋይ ዋይ ዋይ ተይኝ ሞቴ ልጅ አቤት ተይኝ አገሬ ልጅ ተይኝ ሞቴ ልጅ